ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ምን ልርዳዎት?
withdrawal ገንዘብ ይዞብኝ ነው።
እሺ ከ transaction history ላይ ያልተባሉትን ተደርገው ቴሌግራም ይላኩልን።
screenshot አድርጌ ቴሌግራም ከእንትን ስር bot ኡ ጋር ነው የሚያስገባኝ።
ስም- ስልክ ቁጥር ሰተኖታል?
ስልክ ቁጥር እ ሰተኖታል?
የለም፣ የለም አለ።
የያዙ ስልክ ቁጥር የሚልኩበት okay ዜሮ ዘጠኝ ሰባ ስምንት
እሺ፣ አንዴ ጠብቂኝ። ሰባ ስምንት እሺ፣ አስራ ስድስት
ሰባ ስምንት አስራ
ሰላሳ ዜሮ ስድስት አስራ ስድስት አዚህ ላኩ።
እሺ፣ ሰባ ስምንት አስራ ስድስት ሰላሳ እሺ፣ እልካለሁ። እሺ